hello
አቤት፣ ሰላም ነው?
አቤት፣ ሰላም እግዚአብሔር ይመስገን።
hello hello፣ አቤት፣ ይሰማኛል።
ተሻለ የተሸን መኪና የሚሸጠው ልጅ ፈል- ስልክ ፈልጌ ነበር።
ምን መኪና ፈልገህ ነው?
ቪጎ ቪጎ pickup double cab ሁለት ሺህ አስራ ሁለት አ 2015 ሞዴል ነው post ያደረገው።
okay፣ እሺ፣ ቁጥር ያዝ ልንገርህ።
እሺ፣ ዜሮ ዘጠኝ ሰላሳ ሰባት
0937 አርባ ስምንት
48 ሰማንያ ሶስት አርባ ስምንት
40
ስምንት መጨረሻው አርባ ስምንት ዜሮ ዘጠኝ ሰላሳ መጨረሻው አር- ሰባት አዎ አርባ ስምንት መጨረሻው
እሺ፣ ድንገርሽ 09 እ 37 48 83 48 ነው።
አዎ አዎ እሺ እናት